Hello? Hello? Hello? hello hello፣ አይሰማም?
ይሰማኛል ይሰማኛል።
አበጋዝ እንዴት አደርክ?
እግዚአብሔር ይመስገን።
ከ Best Bet ነው የምደውለው። hello፣
አቤት ከ Best Bet ነው የምደውለው አበጋዝ።
አወኩኝ።
እሺ፣ GR ላይ add የተደረጉ አዳዲስ game ኦች ነበሩ። GR ላይ Golden Race ላይ add የተደረገ game ነበረ፣ Fire Crash እና penalty የሚለው አስተምራችሁታል?
አላስጀመርንም። ቆይ እስኪ እስካሁን የለመደ ሰው የለም እ እንትን የሚል የለም።
በምንድን ነበር የምታጫወቱት? በዲሽ ነው ወይስ በኢንተርኔት?
በ- በዲሽ ነው በዲሽ ነው።
በዲሽ ከሆነ frequency ው የተላከላቸው አይመስለኝም። frequency ው እና ስለ ቪዲዮ የሚያብራራ ስለ game ኡ የሚያብራራ ቪዲዮ አለ። እሱን እ።
attach ላድርግላችሁ እና check አድርጉት።
እሺ እሺ እሺ ከግልጽ ከሆነ በዛ frequency መሰረት ማስጫን እና ማስጀመር ነው። ለምን Best Bet ላይ ብቻ ያለ game ስለሆነ ለእናንተ advantage አለው።
okay እሺ customer ኦች ማግኘት የሚችሉት እናንተ ጋር ብቻ ስለሆነ more customer ይስብላቸዋል። በዛ ላይ ተጨማሪ አማራጮች እንዲ- እንዲኖራቸው ያደርጋል ለ customer ኦቹ ማለት ነው። attach አደርግልሃለሁ አሁን ቴሌግራም ላይ check አድርገው። እሺ እሺ እሺ እሺ፣ መልካም ቀን ይሁንልህ አበጋዝ አሜን።
እሺ